ብዙ ናቸው።
hello
hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምንደውልሎት።
እሺ እሺ
እ፣ ቺፕቺፕ ላይ ያለውትን አስተያየት ለመቀበል ነበር ያለው። ቅር ያሉት ነገር እህ።
ካለ ቢስተካከል የሚነግሩን እህ።
ነገር ካለ እህ።
አጠቃላይ ስለ service ኣችን እህ።
ያለውትን አስተያየት ለመቀበል ነው።
እ፣ ጥሩ ነው። ባለቤቴን በብዛት የምትጠቀመው እንግዲህ ስታመሰግናችሁ ነው የምሰማው። ጥሩ ነው።
ጥሩ ነው።
ባለፈው ብቻ ብርቱካን የላካችን ባለፈው ብቻ ያልበሰለ ነበር።
okay፣ ያልበሰለ ነው ብርቱካኑ።
አዎ፣ ከዚያ ውጭ ያለው ግን እንትናችሁ ጥሩ ነው። ወይ አትክልቱ
okay፣ እሺ፣ እሺ፣ እናስተካክላለን። ቢጨመር ብለው የሚነግሩን ነገር አለ እንዳስተያየት።
በርቱ፣ በዚሁ በርቱ።
እሺ፣ እሺ፣ ስለተጠቀሙ እናመሰግናለን። መልካም ቀን።